ካንተ ጋር አልኖር ዓለም ሙሉ ትሁን ልኑር ካንተ ጋር ልኑር ትሁን ዓለም ሙሉ ትሁን ላስብበት እንዳትለኛሁን እሺ በለ ፍቃድ ያንተ ልሁን እኔ ታግዬ አንተ አሸነፍከኝ ጉልበቴ እስኪዝል አብረቀርከኝ ልበ ሙሉ ነህ አድንቄሃለው አብረን እንኑር አፍቅሬሃለው ከቅፍ ገተ ካላሳረፍከኝ ከልብ ጎጆ ካላሳደርክኝ ማረፊያ ያጣች ወፊቷን ሆኜ እንዳልቀርብ የትም ባክኜ ተማርኬ እጄን ሰጥቼ ተጋለጥኩኝ ልቤን አጥቼ ስከንፍልህ ስበራ አፍቅሬ አሳርፈኝ ልሁን አብሬ ልኑር ካንተ ጋር ልኑር ትሁን ዓለም ሙሉ ትሁን ልኑር ካንተ ጋር ልኑር ትሁን ዓለም ሙሉ ትሁን ላስብበት እንዳትለኝ አሁን እሺ በለ ፍቃድ ያንተ ልሁን ፍቅርን አመቀ አክርሜዋለው ዛሬ አልችል ብዬ ተሸንፌያለሁ። ብዙ ታግሼ አግኝቼሃለሁ። አታስጨንቀኝ ወድጄሃለሁ። ከቅፍ ከተህ ካላሳረፍከኝ ከልብ ጎጆ ካላሳደርክ ማረፊያ ያጣች ወፊቷን ሆኜ እንዳልቀርብ የትም ባገኝ ቤት ያስጠላኝ ከበደኝ ደጅ ግራ ገባኝ አንተን ወድጄ መጥቻለሁ ይኸው አፍቅሬ ተቀበለኝ ልሁን አብሬ